ምን ይሆን የነካኝ እንዲሁኝ አላውቅም ምን ይሆን የነካኝ እንዲሁኝ አላውቅም የምርበተብትው ሳቴ ምድክም ሳቴ ምድክም እንድረበት በጀይ ተቃጥልኩላችሁ እንደረበት ፈጀኝ ተቃጠልኩላችሁ። ለፍቅር አዲስ ነኝ ሰዎቼ በካችሁ ሰዎቼ በካችሁ። ፍቅር እንዲህ ነው ወይ ሲጀምሩት ገና ፍቅር እንዲህ ነው ወይ ሲጀምሩት ገና እንደምን አደረገኝ የነበርኩ ድህና እኔ ነበርኩ ድህና የነበርኩ ድህና ዘዴ አላገኘውም መድኃኔንም እንጃ ዘዴ አላገኘውም መድኃኔንም እንጃ ምን ይሆን ማርከሻው የፍቅሯ መብረጃ የፍቅሯ መብረጃ የፍቅሯ መብረጃ የማደርገው አጣሁ በዛብኝ ስቃይ የማደርገው አጣሁ በዛብኝ ስቃይ ይሄ ፍቅር ማለት ጤና አይሰጥም ወይ? ጤና አይሰጥም ወይ? ጤና አይሰጥም ወይ? መቼም አይሟላ ጊዜ ከጎደለ መቼም አይሟላ ጊዜ ከጎደለ ባጣት ግራ ገባኝ ልቤን ሆለለ ልቤን ሆለለ ምን ቢጠነቀቁ አይቀርም ውርደት ምን ቢጠነቀቁ አይቀርም ውርደት ምነው በቀረብኝ አንቺን ያየውለት አንቺን ያየውለት አንቺን ያየውለት አንቺን ያየውለት